ጤና ጤና ይስጥልኝ አልማዝ እባላለሁ። ከምን ልርዳው?
ትናንትና ደውዬ ጠይቄ ነበረ እሺ ይደውሉልሻል ብላኝ አልተደወለልኝም።
okay። የምንድን ነው ባለሙያነት ወይስ ባለሙያ ፈልገው ነው?
ባለሙያ ፈልጌ ነው የተመላላሽ ሰራተኛ።
okay፣ ባለሙያ እሺ። እ፣ ስለዚህ በዚህኛ ቁጥር ነው አይደል እርሶ የሚገኙት?
አዎ በዚህ ቁጥር ነው የምገኘው።
okay።
ግን መረጃ ለእህቴ ነው ማነጋግረው፣ ለእህቴ ነው ጠይቂልኝ ስላለች እኔ ስለማውቀው ነው ይሄን እናንተን እሺ። ማን ልበል ስሙት
እስከ ዳር እ እስከ ዳር እስከ ዳር ማለት ሙሉ መረጃ ተቀብላለች ከእርሶ እርሶ የሚፈልጉትን መረጃ
አዎ ወስዳ ነበረ። እኔ ለአንቺ ወይ ወይ ልንገርሽ፣ ችግር የለውም አይ ቆይ ላጣራና መልሼ ልደውልልዎት። የተቀበለችውን ባለሙያ ጠይቃትና ከዛ እደውልልዎታለሁ።
እሺ ደውዪልኝ፣ ግን አትጥፉ እንደውላለን ብላ እሺ እደውልልዎታለሁ አሁን እስከ ዳር። እሺ